Hello እንደምን አደራችሁ? አለን። ዛሬ ቅዳሜ ላክ ነው ዛሬ ይመጣል ብለሽ ነበር። አንቺ ትሆኚ ጓደኛሽ አላወቅኩም፣ ግን ቅዳሜ order አድርገን ነበረ። ሽንኩርት አልመጣልንም ነው።
ትናንት ተደውሎሎች ነው ከቢሮ
እኔ ነኝ የደወልኩት። ጥፋ ቀረብን። ቅዳሜ ዕለት order ያደረግነው ብለን ደውለን ነበር።
እሺ፣ ስልክ ቁጥር ይነግሪ ነገር create ያደረጉትን ዛሬ ወጣለች። check ላድርግሎት።
የማንን ቁጥር create የተደረገበትን
የአለማየሁ ግርማ እኮ ስልክ ቁጥር ይንገሩ።
ዜሮ ዘጠኝ አስራ አንድ እሺ አርባ ሰባት እሺ ሰባ አምስት ሰላሳ እኔም አለሁኝ አይን አለም ሀይሌ በዚህ ስልክ እግዚአብሔር ይመስገን። ጋሽ ግርማ የአለማየሁ አርባ ሶስት ኬጂ ነው አይደለ?
አዎ
ጦር ኃይሎች አዎ ጦር ኃይሎች ሞላ ወጥቷል። የእሱ ወጥቷል። የእሱንም ይንገሩኝና check ላድርግሎት። አዎ የእሱ በሱ ነው አይን አለም ሀይሌ
okay እሱ እንትን ኖት አዎ አዎ ወጥቷል የእሱ በቃ እሺ እኔ እሺ፣ ያው ሹፌር ድራይቨር ወስዶ ሲደርስ ማለት ነው ይደውል። አዎ driver ኦች ሲደርሱ ይደውላሉ።
ጥሩ፣ ስልክ መልካም ያንሱላቸው።
ችግር የለም የኔማ እሺ፣ እሺ እናመሰግናለን። መልካም ቀን ለሁላችን እሺ እሺ